ጤና ይስጥልን Best Bet ረድኤት ነኝ የምንደርገው
hello ይህ ሰላም ነሽ?
ሰላም ነው
ምንድን ነው እንደዚህ ነገር Best Bet እንደዚህ ነገር አለ እንዴ?
ምን ነበረ
የሆነ ትናንት ማታ ዲቦ ውስጥ መቶ ብር ነበረ ቴሌግራሙ ላኩት message ኡ አይቷል። ቻፓ አላችሁ ቻፓ ደውልኩ እና አስገብቶናል ለእነሱ ነው Best Bet ደውል አለኝና እናንተ ደግሞ ስልክ አይነሳም ምንድን ነው?
እ፣ ይቅርታ ዛሬ ስልክ አስቸግሮ ስለነበረ ነው እ፣ ቴሌግራም ላይ ማን ነው ስምክ
ፉአድ በርቴሊ
ፉአድ በርቴሌ።
ቻፓ እንዴት አላስገቡም እስካሁን አለኝ ለቻፓ አዎ ቻ- ለቻፓ እኮ አሳውቀናቸዋል እ፣ እኮ እነሱ ወደ ናቸው።
እናንተ ጋር አስገብተዋል ወደ እናንተ ነው አሁን አዎ የሚያስቀረኝ ልክ እኛ ከዛ አንተ ስትልክልን ለቻፓ ነው የምናሳውቀው። ቻፓዎች ናቸው ማስገባት ቻፓችሁ ያለባቸው ቻፓ ና ቻፓ ደውልኩ ይሰማል እኮ ልንገርህ፣ ከእኔ ስማኝ መጀመሪያ እ፣ እኛ አሳውቀናቸዋል። እነሱ ናቸው ማስገባት ያለባቸው። ሲያስ- አይደለም እነሱ ደግሞ እናንተ Best Bet ነው የሚያስገቡች አለ ገባኝ። እኛ ስና- እሺ።
እኛ እንድናሳውቅልህ ነው። እኛ already አሳውቀንልሃል።
አገባ ተረዳኸኝ አሁን አይደለ?
እሺ አሁን እናንተ ማስገባት ነው እኛ አይደለንም የምናስገባው፣ ቻፓዎች ናቸው የሚያስገቡት።
እኮ ወደ እናንተ ያስመልሰኝ ደውልኩ እነሱ ስልክ ይነሳል መልስ ይሰጠኛል
እ
እነሱ መልስ አይጠፋም ይነገረኝ ደወልኩ ስልኩ ይነሳል በቃ ወደ Best Bet ነው አሁን ያለው አለኝ
እስቲ ቆይ እሺ፣ እ፣ ቻፓዎችን ድጋሚ ላናግራቸውና እደውልልሃለሁ።
እሺ ደውለኛ በናትሽ አጋ እንደዚህ ነገር ካለ ደግሞ ንገረኝ አ- እሺ እሺ